Hello Hello ጤና ይስጥልኝ ሰላም ነው ዮሴፍ አለን ከቤት ቤት ነው የምደውልልህ እ አዲስ shop ነው የፈለግከው
አዲስ shop ቀጠሮ ቀጠሮ ነበረኝ ማለት ነው።
እሺ ስጠብቅ መጠብቅ በቃ የሶስት ሰውዬው አልኩኝ።
እሺ አሁን ደስ ይላል።
ስለዚህ የሶስትን ያስገባው አሁን የመጨረሻው ስድስተኛውን ለመውሰድ ነው ማለት ነው
እ እ የሶስት shop ነው አደለ deposit ያደረግከው የሶስት shop ሲመሰረት ሁለተኛውን ቀጠራችን ነው። አንደኛው ተጭኖ አልፏል። ቅዳሜ ነው ሁለት ተጭኖ ሁለት shop ተሰጥቷል አሁን ሶስተኛ shop ነው የፈለግከው
ይኸውልሽ የሶስት shop deposit አደረኩ። አንደኛው አለቀ። ሁለተኛውን ነው አሁን ብቻ ቤት ነው የሁለተኛው ነው እንዲሰራል የፈለግከው አዎ
እሺ የየትኛው ነው shop ና ካቴ የሰላሳ ሁለት እ የመቶ ሰላሳ ሁለት ነው የውቤ መቶ ሰላሳ ሁለት
OK ስታሰብ ስልሳ ዘጠኝ አዎ OK እሱ አልተሰራም እንደ installation አትሰራም እሺ በቃ እሱ ላይ ነው አሁን እ Keno እና spin እና ከዛ የ horse ነው የፈለግከው
ምን አልሽኝ?
የኬን Keno እና spin እና የፈረስ አዎ አዎ እሺ በቃ